ሄሎ ሄሎ አቤት ቺፕቺፕ ነበር የደወልኩለት።
እሺ
አሁን አውርቶኝ ነበር አይደል?
ሄሎ
ሄሎ ሄሎ
ሄሎ፣ ሰላም ከቺፕ ነው ወይ- የደወልኩት። ቅድም አውርቶኝ እሺ።
ነበር orange አ፣ ልኬልህ ነበር።
አ፣ okay።
አ፣ እ፣ ክፍያ አዎ፣ ክፍያ የተፈጸመው በዳዊት ነው እንዴ?
አ፣ ዳዊት የሚለው አስራ አንድ ቤት
Okay። ስለዚህ በዳዊት ነው refund የሚደረግለት።
አሀ፣
በቃ ቴሌብር ይጠቀማል አይደል? በዳዊት አዎ።
የሚለው ቁጥር ላይ አስራ አንድ አ፣ ቤት በቴሌ ብር ነው የከፈልኩት። አ፣ በቃ እሺ፣ በሱ እናደርጋለን። እሺ፣ እሺ፣ እሺ፣ መልካም Thank you።
እሺ